Hello hello፣ እንዴት ነህ? ከቢሮ ነው ከቢሮ ነው የደወልኩልህ። እሺ ታገናኘኛለህ? ጆይ ከሆንክ አ
አገናኘኝ። እሺ ጤና ይስጥልኝ እናቴ። ወይ ከቢዩ ነበር በመቶ አምስት ስልሳ አንድ አስራ አራት አንድ special burger አልታዘዛችሁም? አ- okay ተደውሏል። እሺ እናቴ ቆይ እሺ።
መሰራት ካለበት ይሰራል። ይደርሳል ነው አይ እያዘዝኩሽ አይደለም እኔ check ለማድረግ ብቻ ነው እነሱ check ለማድረግ ብቻ ነው እያዘዝኩሽ አይደለም።
ሄሎ
እናሲ ሁለት ደቂቃ እሺ መልሼ ልደውልልህ።
እሺ እሺ ሌላ እሺ